ጤና ይስጥልኝ ጠብታ አምቡላንስ
Hello አቤት እንዴት አደራችሁ?
እንደምን አደርክ?
እግዚአብሔር ይመስገን።
አለን አልሐምዱሊላህ።
አ service ፈልገን ነበር አምቡላንስ።
መልካም እሺ
እ ቤተል ነው ያለ ነው።
እሺ ከቤተል ወዴት ነው መሄድ የፈለጋችሁ?
ቤተል ወደ አስራ ስምንት ማዞሪያ ይሄ ኮልፌ ጳውሎስ መካከለኛ ክሊኒክ አለ መብራት ኃይል አካባቢ አዎ አዎ እዛ ነው የምንሄደው።
ክትትል አላችሁ እዛ ነው?
ም- እ ማለት ዝም ብለን እናሳያት ነው። ምንም ክትትል የለንም።
ኦክሲጅን ይጠቀማሉ?
ምንም አይጠቀምም። በቃ normally ቤት ውስጥ ቁጭ ብላ ብዙ ጊዜ ስልክ ቁጭ ስላለች እም ዝም ብለን እስቲ ልናስመረምራት ነው እንጂ ደህና ነች፣ conscious ነች።
ፊዚዮቴራፒ ነው አይደለ? መስል ጳውሎስ ምንም አይ አዎ ፊዚዮቴራፒ ነው። አይ አዎ አዎ አዎ okay ቤቱ አዎ አዎ አሳው